ಏನಿಸ್ತಲ್ಲ ಹಲೋ ಏನು ಏನಿಸ್ತಲ್ಲ
ಹಾಗು ಇಷ್ಟಲ್ಲ
تجيب لي دواء لتبقم الأردو
ትላንት በኖርማል ስልክ እሺ ጋር ደውለን ደውለን ነበረና ቴክስት አድርገን ነበረ ከስድስት ኪሎ ተማሪዎች ነን ከዛ ነው ደውለው እና ግቢ ላይ የሆነ ክበብ ነበረና
ክበብ ነው ያሉኝ
ክበብ ነበረንና እዛ text ላይ በስርዓት አስፍረ ነው ነበረ መልእክቱ እንኳን
ስንት ቤት ነው የደወሉት ወይም text ያደረጉት
ሰላሳ ሁለት ቤት ነው ስልኩ በዚህ ስልክ ነው text ያደረኩት መናገርም እችላለሁ ሄሎ አይሰማም ነው ሄሎ
ሄሎ አቤት አቤት መልእክቱ ቀጥሉ
እሺ መልእክቴ ምን ነበረ ያው እዚህ invite ለማድረግ ነበረ እሸት የማይቻል ከሆነ